ሄሎ ጤና ይስጥልኝ ቤተሰቦች።
ሄሎ ሰላም ናቸው?
ሰላም እንዴት ነው?
አንድ ኦሮሞኛ መናገር ሲሆን
ቤተሰቦች ነው።
አዎ ኦሮሞኛ ፈልጌ ነው። ትንሽ አማርኛ ያስቸግራል።
ኦሮምኛ ከሰላሳ ደቂቃ በኋላ ይደውሉናል።
እሺ እሱ ይቆያል። ከተባባሪ በጣም ነው።
የሆነ- የሆነ ነገር ለማን- ትናንትና ማስተማራለሁ እሺ እሺ
withdraw እያረጉ
እሺ ብሩ ደግሞ virtual ውስጥ ገብቷል።
ብር ደግሞ አውጥቶ ነበር እኛ virtual የሚባለው virtual ነው voucher በ voucher okay።
okay፣ የእኛ አካባቢ ደግሞ voucher shop የለም።
shop ለዛ የለም ነው።
okay። ወደ ቤተሰቦች አካውንቶ ነው መመለስ የሚችሉት።
አ- አዎ ከተቻላችሁ ወደ አካውንቱ መለሱ ፈልጌ ነው።
step ል- ተልኮሎት ነበር። ቴሌግራም ይጠቀማሉ።
አዎ አዎ አዎ በዚህ ቁጥር በደወሉበት።
አይደለም ዜሮ ጠፋ የሚለው በሌላ ቁጥር ነው።
እሺ ቁጥሩን ይንገሩኝ።
ዜሮ ጠኝ
እሺ ዜሮ ዘጠኝ
የቴሌግራሙ ነው ቴሌግራም የሚጠቀሙበት። አዎ በዛ አዎ፣ በኩል አዎ።
ልልክሎት ነው።
ዜሮ ዘጠኝ ሀያ አንድ እሺ
ስልሳ አምስት ስልሳ አምስት አስር አስር ሀያ ሶስት
ሀያ ሶስት እሺ hello hello hello ወላሂ ልኬሎታለው። እሺ step ኦችን ቴሌግራም ላይ ገብተው check ያድርጓቸው።
እህ እህ እህ እሺ መልካም ቀን።
በቃ